Hello ጤና ይስጥልኝ ቃል ኪዳን ኢንተርስትሬት ምን ልርዳዎ?
ትላንትና ከቴሌብር ወደ ቻፓ ልኬ እሺ
ቻፓ ላይም አልገባም። ከቴሌብሩ ደግሞ ቀንሷል። ትላንት የሆነ ስልክ ሰጥተውኝ ነበረ።
አዎ በዛ ስልክም text ብላላክ መልስ ላገኝ አልቻልኩም።
እሺ በዛ በራሱ ስልክ ዋትሳፕ ላይ ላኩልን።
ዋትሳፕ ደግሞ ተጠቃሚ አይደለሁም።
እሺ ወይ ፌስቡክ ላይ ጻፉልን ይላኩልን። እሺ
በምኑ በዛኛው ስልክ አይ ፌስቡክ አለ የ Best Bet የራሱ እህ እሱ ላይ ይላኩልን።
Okay እሺ መልካም ቀን። እሺ